ጤና የበረራ መረጃ ማዕከል እባክዎ ምን ልርዳዎት?
ጤና ይስጥልኝ እንድንላ ሰላም
ከአስመራ ወደ አዲስ አበባ delay ያለው እንዴ ነው? እንዴ
አንዴ ይጠብቁኝ ይሉት እሺ።
የ flight number ኡን ያ- ያውቁታል?
አይ አላውቀውም። አሁንም የምትገባው አለ።
እሺ፣ አንዴ ይጠብቁኝ ይሉት አስመራ to አዲስ አበባ
አዎ እሺ፣ እያየሁት እሺ።
እያየሁት ነው። እሺ፣ አንዴ ይጠብቁኝ እሺ እሺ እሺ ነው።
እሺ፣ hello ደንበኞች፣ ይቅርታ መስመር ላይ ስላቆየሁት ችግር የለውም። እሺ አዎ delay ነ- delay ነበረው እ፣ ዘጠኝ ሰዓት ከሀምሳ ላይ ይደርሳል ተ- ተብሎ እንግዲህ ይጠበቃል።
ስንት ሰዓት ላይ ዘጠኝ ሰዓት ከሀምሳ አሁን ዘጠኝ እ፣ ስም- ዘጠኝ ሰዓት ከአምስት ነው።
እሺ እሺ እሺ።
እሺ፣ የምረዳዎት ነገር አለ?
አይ ይሄ ነው። እሺ እሺ፣ አመሰግናለሁ።
ስለደወሉ እናመሰግናለን። መልካም ቀን።